ጤና ይስጥልኝ። አሪፍ ቤዛዊት ነኝ። እባክዎ ምን ልርዳ? ጤና ይስጥልኝ። ደንበኛችን መስመር ላይ ያሉ
ቃላ
ጤና ይስጥልኝ።
አሁን ዜሮ ዘጠኝ ይሰማታል? ደንበኛችን
ሰማኝ
ይሰማኛል? ደንበኛችን
ደንበኛችን አሁን ስልክ የለም ማነው የለም ወሳብ ወሳብ ወሳብ ላክቼ ላክም ስክሪንሾት ምሳና ላክ ተባለ አይደለ እ፣ ደንበኛችን ልክ ኖት። እ፣ ዋትሳፕ ላይ ሳይሆን ቴሌግራም ላይ ነበር ያልኩት።
ኦኬ ሀየባ እሺ እሺ እሺ ደንበኛችን ቴሌግራም ላይ ስሙትና ስልክዎትን ከታይ ጽፎ ይላኩልን።